ሄሎ hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
አለው እግዚአብሔር ይመስገን። ከውዳ ቫይኮ manufacturing ነበር የምደውልልሽ።
ውዳ manufacture
አዎ ውዳ ቫይኮ manufacturing የት ነው?
ከዛ ነበር የምደውልልሽ።
እሺ።
ከሚሊኒየም አዳራሽ ላይ job offer ላይ ስልክሽን ወስደን ነበር okay okay። እሺ።
እና ነገ ሶስት ሰዓት ላይ ፈተና ስላለሽ የጽሁፍ ፈተናና የተግባር ፈተና ስላለሽ ሶስት ሰዓት ላይ እንድመጪ ነበር የት ነው የምመጣው?
ለቡ መብራት ኃይል አርሴማ ፊት ለፊት።
እሺ። ለቡ ፍ- አርሴማ ፊት ለፊት። እሺ አዎ ለቡ መብራት ኃይል አርሴማ ፊት ለፊት እሺ። አመሰግናለሁ።
ትመጫለሻ?
እሺ፣ አዎ እመጣለሁ።
እሺ መልካም ቀን።
እሺ መልካም